ጤና ይስጥልኝ ሁሉ ስፖርት?
ሁሉ ስፖርት አዎ ብንረዳው
በኦንላይን ለመጫወት ፈልጌ ምንም wallet balance ምናምን እንትን ማድረግ አልቻልኩም።
እሺ screenshot አድርገው ይላኩልኝ ሂሳብ የምትለዋ ላይ ምናልባት block ሆኖ ይሆናል እሱ ይስተካከሉታል እሱን ይላኩልን ቴሌግራም ላይ screenshot በዚህ ቁጥር አይ አይደለም ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ሰባት አስራ ስድስት አስራ ስድስት ሰላሳ
አስራ ዜሮ ስድስት hello
እሺ እሺ ይዘዋል በይዤዋለሁ።
እሺ በሱ ይላኩልን